hello
አይሰማም?
ይሰማል። ምን ልርዳው?
ኳስ ትኬት ራሱ ይባሉ ምንድን ነው?
ኳስ ትኬት አዎ፣ እና ኮድ ልንገርሽ እና ልታይ ብዬ ነበር
ንገረኝ። እሺ ኮዱ
አስራ ሶስት
አንድ ጊዜ አስራ አምስት አስራ አስራ ሶስት ሃምሳ አራት
አስራ ሶስት ሃምሳ አራት
ሰባ ዘጠና ሶስት
አስራ አምስት አስራ ሶስት አይደለም እሺ አስራ ሶስት መጀመሪያው እኮ አስራ ሶስት እሺ ሃምሳ አራት እሺ ሰባ ዘጠና ሶስት ሰባ ዘጠና ሶስት
አስባር ግድኝ ሳሰል እሺ ሆኗል። active አድርጌልሻለሁ፣ ግን ገና የሚቀር ጨዋታ አለ ገና አዎ ይቀርደታል
ስለደወሉ እናመሰግናለን። መልካም ቀን። እዚህ ገና ነው ዛሬ ሰላሳ ዘጠኝ ሰዓቱ አዎ